አለው።
hello ጤና ይስጥልኝ።
ጤና ይስጥልኝ።
ሉባባ ከቺፕቺፕ ነው የምደውሎት።
አዎ እሺ።
አዎ ደረሰኙን check አድርጌው ነበርና ሌላ ደረሰኝ ይኖሮታል የከፈሉበት በቴሌ ብር?
በቴሌብር የተከፈለው አይደለ እሱ?
ይህ message ነው አጭር message ነው። ሌላ ሙሉ ደረሰኝ የሚያስጃላ አይደለ የቴሌ ብር የሚልከው
እኔ እንጃ እንግዲህ እፈልገዋለሁ። እኔ እንጃ አላየሁም።
application ኡ ላይ ሲገቡ transaction ይላል። እሱ ላይ ገብተው ሙሉ መረጃ ያለበት ደረሰኝ አለ። እሱን ይላኩልን ከቻሉ።
እሺ።
እሺ መልካም